ጤና ይስጥልን ቤስት ቤት ምን አስፋ የምልርዳው
ሰላም የኔ ወንድም እንዴት ነህ?
አለን ይመስገን የምልርዳው አለ ቅድም ደውዬል ነበርና ማለት ነው እሺ ተ- ተጫወትበትና ያኔ እንትን ያደርግልሃል ፍሬ ያደርግልሃል ብለኝ ነበር አይደለ?
እሺ
አ- አሁን ቢያንስ የሰባ አምስት ብር ተጫውችበታለሁ ከነን እንትን ነን ዊዝድሮ ማለት ነው ኦኬ
እና ሰባት መቶ አ, ሰባት መቶ ሀምሳ አካባቢ እዛ ዲፖዝ ሆኗል እ, ከነን ዊዝድሮ ጋር ማለት ነው።
ኦኬ
አሁን እሱ እሱ ብቻ ነው balance ያለው ሌላ ያ- ያንኛው deposit አድርጌዋለሁ ማለት withdraw አድርጌዋለሁ።
OK ስለዚህ አሁን withdraw ላይ እየገባልህ ነው ማለት ነው
እ፣ አ- አሁን ወደ withdraw አልገባልኝም ሙሉ ለሙሉ እንዳለ እዛ ነው ያለው ሰባ- ሰባት መቶ ሀምሳ ብሩ
OK አዎ አዎ ስትጫወትበት እየተጫወትክበት ስትመጣ ወደዛኛው እየለቀቀልህ ይሄዳል በአንዴ withdraw ላይ ስለማያስገባ ነው system
OK ግዴታ ሁለት ሶስት ጨዋታ መጫወት ያለበት ማለት ነው።
አዎ ትንሽ ስትጫወትበት እ።
ይለቅልሃል እዛ withdraw ላይ ያደርግልሃል
OK እሺ እሺ ስለ ደወሉ እናመሰግናለን መልካም ቀን thank you